ሰላሳ አራት ሄሎ ሄሎ አቤት፣ ሰላም ጤና ይስጥልኝ። ቤት ቤት ነው የደወሉት። ምን እንርዳው?
ብሩ አልተመለሰም እስካሁን።
የቻፓ ነው ትላንት ማታ ያደረጉት እዛ አለው።
አዎ እሺ ይገባሉታል። እሺ ጠብቁ በትዕግስት።
እስከዚህ ያ- የሁሉም ሰው ስለሆነ ነው። እሺ ጠብቁ በትዕግስት እስከ ስንት ሰዓት እ እስከ ስንት ሰዓት ይቆያል?
እንዲህ ብለን ልንገ- ልንነግረው አንችልም። እያንዳንዳችሁ መቼ እንደሚያስገቡ አናውቅም። እሺ ግን ዛሬ እንደሚያስገቡ ነግረውናል። ጠብቁ እሺ አባቴ።
ዛሬ ይገባል አይደለም?
አዎ ዛሬ እንደሚያስገቡ ነግረውናል። ጠብቁ በትዕግስት።
አይ
እሺ